ሄሎ እንትን ነበር ትኬት አልቋል። ጨዋታው ግን ምንም አል- አልገባም። ብሩ ተሳትፎ ነበር እሺ ካሸር ኮዱን ንገረኝ እስኪ።
ምናልኩኝ የቲኬቱን ካሸር ኮድ
ወይም ጠፍቶብኝ ምስኪ ነበር። አንዴ እንትን ቁጥሬን ልንገርና እንትን ብስላይሆን
እሺ ያው ብዙ ቲኬት ከቆረጥክ ያስቸግረኛል።
አንድ ያችን ጨዋታ ነው።
ጨርሻለሁ ያለው ቆይ እስኪ ልይልህ። ቆይ አሁን የደወልክበት ቁጥር ነው አይደለም፣ አይ ልስጥ ንገረኝ እሺ ቁጥር ዜሮ ዘጠኝ እሺ
ዜሮ ዘጠኝ እየሰማሁ ነው እየሰማሁ ነው።
ዜሮ ሰባት ዜሮ ሰባት ስልሳ ሶስት ስልሳ ሶስት አርባ ስምንት ሀምሳ ሁለት
የመጨረሻው ቲኬት ነው ያልከኝ አይደለ?
አ ከዛ በፊት አንድ ያለው ማለት ነው። አሁን የመጨረሻውን live ላይ ነው።
ከሱ በፊት አንድ አ
በሁለት መቶ ብር የተጫወትከው ነው።
አ
እሺ እ አንድ ቀሪ ጨዋታ አለ፣ ገና አላለቀም። እሺ ዘጠነኛው ደቂቃ ላይ ነው። ዘጠነኛ ደቂቃ ላይ ነው። ሌሎቹ ሶስቱ አረንጓዴ በርተዋል። አ ያልታረመው ግን ገና ዘጠነኛ ደቂቃ ላይ ነው። እሺ አላለቀም፣
ኧረ ጨዋታውን አይቼዋለሁ። አልቋል አለኝ እኮ አላለቀም። እያየሁት ነው እዚህ ጋር ቴዲሪ ከማካሳር የሚለው አ አይደል?
እም፣ አ ዘጠነኛ ደቂቃ ላይ ነው። አሁን extra time additional time ገብቷል። ከሶስት አ ደቂቃ በኋላ ምናምን ያልቃል፣ ይታረማል። እሺ እሺ፣ እሺ፣ ቴንክ ችግር የለም።